hello ጤና ይስጥልን ቤስት ቤት
ብር ብር አስገብቼ ነበረ።
እሺ ከቴሌ ብር የተቆራጭ አርግቷል። ቤስት ቤቱ ላይ አልገባም።
አ ልክ ነህ። እያስቸገረ ነው deposit፣ ለዛ ነው። ስንት ሰዓት ላይ ነበር ያደረገው?
አሁን ነበረ
ስንት ሰዓት አሁን በቃ ከአስር ደቂቃ በፊት እኮ። አሁን ግን ሞክረኸዋል፣ እየሰራ አይደለም አይደለ?
እየሰራ አይደለም። አዎ ግን ተቆርጧል።
አዎ እኮ እንትን ነው system እያስቸገረ ስለሆነ ነው message ኡን የቆረጠብህ። ላክልኝና ለቻፓ ላሳውቅልክ። እየገባ አይደለም፣ የብዙ ሰው ነው።
እሺ message ኡን በምን ላክልሽ?
እ message ኡን ቁጥር ልስጠቅ።
አዎ ቁጥር ስጭኝና እሺ ላክልኝ። በተከታታይ ነው የላኩትኝ እኔ አልገባ ብሎ እሺ በተከታታይ ነው የላኩት።
እሺ ልንገርክ፣ ዜሮ ዘጠኝ
እሺ ዜሮ ሶስት
አንዴ አንዴ ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እዛ ላይ ላክልን message ኡን እና የቤስት ቤት ቁጥርን እናሳውቃለን ለቻፓ እሺ